Hello ጤና ይስጥልን ቤት ቤት hello Hello ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
withdraw አድርጌ ነበርና እሺ approve ነው approve ነው።
ሰላሳ ሺህ አስር አስር ሺህ ሶስት ሺህ በዚህ እኮ ነው።
እሺ እሺ በደወልክበት አዎ በዚህ እሺ በደወልኩበት እሺ
አይዞህ ወንድሜ አይዞህ አይዞህ አዎ ወንድሜ ግንኙነቶች የሆኑ ዛሬ ቅጣት ቀን ነው። ቅጣት ቀን ነው። እሺ ያስቀምጣችሁ ነበር። አይ በቃ ቤት አድርጊ አንቺ የሆነ ነገሩ ወርደሽ ትለምኛለሽ ግን እኔ እንጃ
አስር አስር ሺህ ነው አይደል ያልከኝ?
አስር አስር ሺህ ሶስት ሚሊዮን ወደ ዜሮ ዘጠኝ ስልሳ ስምንት ሰማንያ ሶስት ሰማንያ አምስት ሀያ አምስት እሺ መዝጋት ትችላለህ። አፕሩቭ አደርግልሃለሁ። አንዱን አድርጌዋለሁ።